ጤና ይስጥልኝ። ሁሉ ስፖርት ነው በአፉ የምንረዳው።
ትናንትና አናግሬያቸው ነበር እና transaction ፈጽሜ በቀደም withdraw አድርጌ እስካሁን አልገባልኝም እና ምንም እስካሁን ያላችሁኝ ነገር የለም። እናስተካክላለን ብላችሁኝ ዝም አላችሁኝ።
ቴሌግራም ላይ ልከዋል።
ልክ ያለው አዎ ልክ ያለው አይሰማም።
አስተላልፈልዎታል። መልስ ስናገኝ እናሳውቃለን። ሚስተር ኤክስ ኖት አይደል?
አዎ
እሺ አስተላልፈንልዎታል። ወደ IT ነው የምናስተላልፈው። እነሱ መልስ ሲሰጡን እናሳውቆታለን።
እሺ